Hello ሰላም ጤና ይስጥልን። Chief Chief
ሰላም ናት።
ሰላም እግዚአብሔር ይመስገን።
ዛሬ ባዝ ሰኞ ይደርስልኛል እቃ?
አዎ ዛሬ ነገ ቢያዙ ይደርሰታል። ሰኞ ነገ በጠዋቱ ይዘዙ።
እሺ complete ማድረግ አለበት። group ሶስት ሶስት ሰው መሙላት አለበት።
እሺ አይ አውቃለሁ።
አዎ፣ እሺ እሺ፣ በቃ በጠዋቱ ይዘዙ። እሺ እናመሰግናለን።
እሺ እሺ